Hello. Hello ሰላም
ትናንት ዛሬ ጠዋት እዚህ ወርግቼ ነበር ብዬ ጠይቄሽ ነበር።
እሺ
ወደ ስልክ ነው? በዚህ ስልክ አዎ፣ በዚህ ስልክ ካልሆነ ወደዚሁ refund ብታደርጊ ደስ ይለኛል።
እኮ withdrawal ነው አይደለ?
withdrawal አድርግቼ ነበረ እስካሁን አልገባልኝም።
እሺ ስልክህን ንገረኝ።
ዜሮ ዘጠኝ ይሄ ቁጥር ነው እሺ
እ?
እሺ ስንት ብር ነው?
ሶስት ሺህ ነው።
በቃ check አደርግልሃለሁ። እሺ check ማድረግ ሳይሆን ወደዚህ ጉድ መልሽልኝ ደስ ይለኛል።
Okay reverse ላ- አዎ፣ ላድርግልህ?
አዎ፣ አድርጊልኝ።
እሺ
ይዘብር
በቃ መዝጋት እችላለሁ ወንድሜ። እኔ reverse አደርግልሃለሁ ወደ ቤስት ቤት ማለት ነው።
ስንት ደቂቃ አልጠብቅም?
ያው በቃ ሆን አይደል ያደረግከው አንተ?
ጠዋት ጠዋት ጠዋት ጠዋት ነው ያደረኩት። አዎ።
በቃ ችግር የለውም። አሁን reverse አደርግልሃለሁ።
ሀያ ደቂቃ ሀያ ደቂቃ አልጠብቅም?
አዎ።
አመሰግናለሁ።
አዎ። ሶስት ሺህ ብር processing ነው ሄላው አሬ process ላይ ነው። እሺ አባ already approve ተደርጓል። ስለዚህ ትንሽ መጠበቅ ነው ያለብህ አባ።
ወይ የእነሱን contact number ትሰጪኛለሽ?
ምን አልከኝ?
የቻፓን contact number ትሰጪኛለሽ?
እሺ
ንገሪኝ። ሄሎ ሄሎ እነግርሃለሁ። እሺ፣ ትንሽ ሰባ ሁለት ሰባ ሁለት ዜሮ ዘጠኝ ስልሳ ሰባ
ዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት
አዎ ተይዟል ነው የሚለው ረጅም ሰዓት።
አዎ ይሄ ነው ስልካቸው። እሺ አመሰግናለሁ።
እሺ አባ መልካም
already on process ስለሆነ